hello hello፣ ጤና ይስጥልን።
ChipChip ነበር የምንደውለው።
እሺ፣ አንዳንድ ጥያቄዎችን ልጠይቅዎት ነበረ።
እሺ፣ እ፣ እርስዎ order ካረጉ ትንሽ ቆይተዋል። May ላይ ነበር order ያደረጉት እና እ፣ ቅሬታም ካለዎት ቢስተካከል ብለው የሚነግሩን ነገር ካለ
እህ።
ያው feedback ለመቀበል okay።
ነበር የደወልነው።
ግን አሁን እ፣ ስለቆየሁኝ normal አዎ፣ እንትን ነው እ፣ application በ application ኡም ስለሆነ በ application ስልክ አልነበረኝም እኔ ለዛ ነው።
okay። ስልክ ስለዚህ እ፣ አልነበሩትም?
ድጋሜ እንትን እላለሁ። አዎ
እሺ። አሁን ከየት ነው እ፣ እየተጠቀሙ አዎ።
ያሉት?
አሁን ጎሮ በፊት እ፣ ወሎ ሰፈር ነበረ። ከዚህ በኋላ ጎሮ ነው የምጠቀመው።
በቃ ስለዚህ ያው እዛ ስለምንመጣም እዛ order ማድረግ አዎ።
ይችላሉ። እ፣ አዎ፣ አንድ አንድ ቢሮ ላይ ሁለት ቀን ተከልክለው አድርሻለሁ ነው?
ጎሮ። አዎ ቢሮ ተከልክሏል።
okay እሺ። ስለዚህ እዛ ስለምንመጣም እዛ order ማድረግ ይችላሉ።
አዎ ሁለት ቀን አሁን- እኮ አዝዣለሁ። ጎሮም ቤቴ አምጥተውልኝ።
okay አዘዋል።
አዎ ሁለት ቀን አዝዤ ነበር። ከዛ በኋላ ስልክ ስላልነበረኝ okay እሺ። እ፣ አሁን ከየት ነው order እያደረጉ ያሉት እየተጠቀሙ ያሉት?
አሁን normal ይሄ ቅዳሜና ወድሚያ እንትን የሚሉት አሉ አይደለ? እነሱ ጋር አዎ okay እሺ። እ፣ እነሱ ጋር ነው።
ቢስተካከል ብለው የሚነግሩን ነገር አለ?
ያው ቀን የዛኔ በነበረው ከሆነ የአሁኑን አላውቅም ያላችሁበትን አዎ እ፣ ያኔ እንደዚህ በነበረው።
order አሁን ለምሳሌ ዛሬ order አድርገን ይረሳል አዎ።
ምናምን እና በነጋታው ይመጣል ምናምን ከዛ እንደዛ ሲሆን okay።
ያው ብዙ order ኦች በምትፈልጊበት አይመጡም?
ሰዓት አዎ እሺ እም፣ ግማሽ ግማሽ እሺ።
order ይመጣል የሆነ ነገር ይመጣል የሆነ ይቀራል ከዛ
እሺ አሁን ላይ ተስተካክሏል። ያው እናስተካክላለን።
እሺ እሺ እሺ፣ እናመሰግናለን።
እሺ እናት እሺ እሺ በጣም በቃ።